ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት።
ብሬስልን አቤል ነኝ ከድሬዳዋ የቤት ቤት ሰራተኛ ነኝ። አይ እሺ ቴክኒሽያን ሰፖርቶች ማን አሉ? አንዳቸውን ተገናኝ ነበር።
እሺ፣ አቤል ነኝ ያልከኝ?
አዎ አቤል ከድሬዳዋ እሺ
Hello Hello Hello፣ አቤት አቤል፣ እንዴት ነህ? ሰላም ነው?
አለን ምስገና ማን ነው?
አለን አለን።
አለን ምስገናው እንትን ነበረ እሺ agent ናቸው እና አዲስ ለመክፈት ነበር እና ክፍያ ምናምን ከፍለው ጨርሷል።
እሺ። ማ- ላቸው ነበር እና ማን ናቸው?
ቅድስት ቅድስት የምትባል ከማን ጋር ነው የጨረሰችው?
እ እ?
ከማ ከፋይናንስ ጋር ነው?
አዎ ከፍላ ጨርሳለች።
መቼ ነው የጨረሰችው?
መቼ ነው የከፈላችሁ? ይሄ መቼ? ሶስት ቀን አራት ቀን ቆየ። ሶስት ቀን አራት ቀን ይሆነዋል። ከፍ-
እስቲ ቆይ ሊያትና ፋይናንስ ላይ ልከውልን ከሆነ እሺ ዳግም ከማል አይደለም።
እ እ?
ዳግም ከማል አይደለችም።
አይደለም ቅድስት ማን ነበር? ቅድስት ቅድስት ወሰደች።
መስከረም ይላል በላይነሽ አንቆ እ፣ በስድስት ነው የከፈለችው።
በስንት በስድስት በፈረንጅ ማለት ነው። ዛሬ ዘጠኝ ነው።
ሜላት አይደለም።
እ እ?
ሜላት አይደለችም።
አይደለም ቅድስት ፈቀደ።
ቅድስት ፈቀደ እም። አ- እስቲ በእኛ በኩል ከፋይናንስ በኩል አልመጣለንም አቤል እና ስለዚህ ማንን contact አድርግ? አብርሃምን contact አድርገው።
እስቲ ታድርገውና ምናልባት ያው በዛ በኩል እንትን የሚል ከሆነ ያው ኮንታክት አድርገው። በእኛ በኩል ምንም የመጣልን እንትን የለም።
እሺ እሺ። ቴንክ ዩ ብራዘር።
እሺ አባቴ